ሄሎ ሄሎ ሬናዲ ቢግ ነው አይደለም?
አይ አይደለም።
በእናትህ ውዝድረው አረፍ ይሄ- ይሄ ቤት ቤት አይደለም። ይቅርታ አደለኛችሁ። በምን ባንክ ነው ውዝድሮ ያደረጉት? ይሄ ቻፓ ነው።
ያ
ይሄ ቻፓ ነው።
ጃፋ ቱ ሄሎ?
ኤክስ ቢዝ ነው የፈለኩት። ቱ ኤክስ ቢዝ ነው የፈለኩት።
ዲፖዚት ነው።
two X biz ታውቃለች? two X biz፣ two X sport፣
ምን ያሉኝ? ይቅርታ
two X sport።
two X sport አይደለም። እሺ
አይ የነሱ ስልክ አላቸው። አለፈ።
ዜሮ ዘጠኝ ሰባ ሰባት
ዜሮ ዘጠኝ አይ ሰባ ሰባት ሰባ ሰባት አይ
ሰባ ሰባት አስር ዜሮ ዜሮ ዜሮ ዜሮ
አስር ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ። አዎ አይ እናመሰግናለን።